hello hello አቶ ስለን እሺ ሰላም ነው?
እግዚአብሔር ይመስገን።
አለን አለን። ከቦረና ነው።
እሺ አ፣ አግኝቼሽ ነበር ዛሬ እ ወጥ አንቺ አግኝቼሽ ነበር ቀደም?
አይ አላወራኝም።
አ፣ okay። ማን ነበር አንቺ?
እኔ ስሜ ረዴት ነው።
ረዴት ረዴት፣ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነህ?
ሁሉ ሰላም?
ደህና ነን።
አ፣ አዲስ ነገር እኮ አዲስ agent create እናደርጋለን ብላችሁ እየጠበኩኝ ነበር። እስካሁን ድረስ መልስ አላገኘሁም።
ምን ነበረ agent ስፖርቱን agent ለመሆን ፈልገ ነው?
ለመሆን ፈልጌ ሁሉ ነገር ፋይናንስ ያለው ነገር ጨርሼ okay ጨርሰሃል። installation ነው አዎ።
የቀረው።
installation የቀረ ነው።
okay እሺ። ቴሌግራም ላይ እ, ታወራናለህ? እዛ ላይ በ- እንድንልክልህ ኦኬ ቴሌግራም ላይ ላውራሽ?
አዎ፣ በየትኛው ሀይ።
ቤት ላውራው?
ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት ታውቀዋለህ?
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ አርባ ሰባት ሰላሳ ሰባት አርባ ሰባት እ?
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ እ።
ሰባት አርባ ሰባት አርባ ሰባት እሺ። ምን ግን ቴክኒክ ላይ ሰፖርት ነው። እዛ ሳፖርት?
ላይ እናወራሃለን። እሺ ኢንስታሌሽን ይሰራላል።
ኦኬ። አይ ወስደው ጃሩንም ነው ጎልደን ወስደው ሬይዝም እ?
ጎልደን ሬይዝም ነው።
እንትን እንትን ነው ምን የኳሱ ስፖርት የለም ስፖርት ቤት ኦኬ ኳሱ ብቻ ኳሱ ብቻ በቃ ችግር የለውም። እሺ እዛ ላይ አውራ።
ምን ያቆያል እንዴ?
አይ አያቆይም። እዛ ላይ አውራ።
እሺ እሺ እሺ መልካም ነው። እሺ እሺ፣ እሺ።